ጤና ይስጥልን Best Bet
cashier code ነበር Best Bet።
እሺ cashier code ንገረኝ።
አስራ ሁለት አስራ ዘጠኝ
እሺ
አስራ ሁለት አስራ ዘጠኝ ዜሮ አራት ሀያ ስምንት
ሎስት ነው። እሺ ቶታል ወዱ ከሀያ በታች ስለሆነ ሪፈንድ ቦነስ አይኖረውም።
እና ወድቋል። ማን የጣለን እ የጣለን ነን ብለን
የመጀመሪያው ጨዋታ
እሺ፣ እናመሰግናለን።
እሺ አባቴ መልካም ቀን።